ሰላም ጤና ይስጥልኝ።
ሄሎ ፉአድ መሐመድ አቤት ከዊፕላስ ሶሉሽን ነበር የምደውለው።
እሺ፣ እኛ application ላይ ተመዝግበው ነበረ።
okay።
የተመዘገቡት በአሽከርካሪነት ነው ወይስ challenge ኡን አይተው ለመጠቀም ነው?
ቻሌንጅን አይቼ ለመጠቀም ነው።
እሺ እሱ ለእሱ ለመጠቀም ዊፕላስ ሶሉሽን user የሚለውን ነው ማውረድ ያለቦት። አሁን የተመዘገቡት አሽከርካሪዎች የሚመዘገቡት ላይ ነው። ስለዚህ ዊፕላስ ሶሉሽን user የሚለውን Play Store እና App Store ላይ ያገኙታል። እሱን በማውረድ እና በመመዝገብ እ አሸናፊ የሚያደርጉትን referral code ማግኘት ይችላሉ።
እሺ እሺ በተ- በተጨማሪም application ኣችን ላይ ሶስት መቶ ሀምሳ game አርባ አራት service ኦች እና ትራንስፖርት አገልግሎት መጠቀም ይችላሉ። እሺ አመሰግናለሁ።
thank you እሺ